ያየውን ልብ ከተመኘው ተው ይቅረበት፣ ለነፍስ አይበጅህም፣
ተው ይቅረበት፣ ለሕይወት አይበጅህም።
አርም የሆነውን ነገር እንዳትነካው ተብሎ አካን ወሰደው እጅግ ቸኩሎ የእግዚአብሔርም ቁጣ እጅግ ነደደበት፣ በቤቱ ላይ ሞትን አመጣበት። በቅፉ ስትኖር እንዲረዝም እድሜ አትንካ ያለህን ተው ወንድሜ፣ ትእዛዙን ብትሰማ ደስታ ይበዛል፣ ሰላሙን ብዙ ይፈስልሃል። አይን ያየውን ልብ ከተመኘው ተው ይቅረበት፣ ለነፍስ አይበጅህም፣
ተው ይቅርበት፣ ለሕይወት አይበጅህም።
የቤተ መቅደሱን የክብር ዕቃ ነክቶ ለክብሩ ሲያደርገው ብልጣሶር ማኔ ቴቄል ፋሬስ ተብሎ ተጻፈበት። ማንነቱ ከዳው ቀሎ ሲገኝ ለክብሩ እንዲሆን ኢየሱስ የለየውን ለምን ትነካል ያከበረውን ዘመንን በሙሉ በእረፍት እንድትኖር ትእዛዙን መጠበቅ ይበጃል። ለአምላክ የሰጠሆን መልሰ አትሻ፣ እርም ሆኖብህ እንዳያጠፋ። ሐናንያ ሰጲራ ይህን መቻለፎ በቁጣው ከመጥፋት አልተረፉ። የዓይንህን አምሮት ክፉን ምኞት አትስማ፣ ይቅርብ እንዳይሆንብህ ሞት። ስትወጣ ስትገባ ሕጉን ተከተለው ለመንገድ ብርሃን አድርገ አይን ያየውን ልብ ከተመኘው ተው ይቅረበት፣ ለነፍስ አይበጅህም፣
ተው ይቅርበት፣ ለሕይወት አይበጅህም። ዓይንሽ ያየውን ልብሽ ከተመኘው ተይ ይቅረብሽ፣ ተይ ለነፍስሽ አይበጅሽም፣ ተይ ይቅረብሽ፣ ተይ ለሕይወትሽ አይበጅሽም፣ ተይ አይን ያየውን ልብ ከተመኘው